Hello ጤና ይስጥልኝ ከቢጃ ኢትዮጵያ ነበር የምደውለው።
እሺ ነ ለጥገና ቅድም አስመዝግበው ነበረ።
አ
እሺ እየፈለጉት አሁን ለየትኛው ድርጅት?
ለአራብሳ ለቦሌ አራብሳ
ለ- ለቦሪያ- ለቦሌ አራብሳን የፈለጉት?
አ አዎ
እሺ ልዩ ቦታውን ይንገሩ እንደምንወራ አቡዬ ቤተ ክርስቲያን ወረድ ብሎ አቡዬ ቤተክርስቲያን ወረድ ብሎ።
አ የሆነ ጊዮርጊስ ቢጃ ሀውስ አለ ከሱ ጎን ያለው ቤት ነው።
እሺ እሺ ደንበኛችን ለአራብሳ አቡዬ ቤተክርስቲያን ዝቅ ብሎ አ ነው ያሉኝ።
አዎ አዎ አራብሳ እሺ እሺ